ተውበሬ ተውበሬ አሳድርሃለሁ አሳድረኝ ዛሬ ወዲያ ነው አገሬ ወዲያ ወደ አማራ ወዲያ ወደ ትግሬ ተውበሬ ተውበሬ ተውበሬ በድየን ስጎድ ጉናቴን ስጎድ ያላንቴን ለምጀግና ያላንቴም ለመንድ ሞፈር ቀንበር ይዞ ምድር የሚቀድ ተውበሬ ተውበሬ ተውበሬ በሬን ያለማን ጉናቴን ያለማን እንደ አብሽ ቅጠል እንደ ጎመን ዘር ጥራት ይለር ሾሮሮሮሮሮሮ በሬን ሾሮሮ በሬ ተዛወር ጉናቴ ተዛወር የገና ጀንበር ሳይወረወር ምድር መሸበል ሆሆ